ጤና ይስጥልኝ ቻፓ
ሰላም እንዴት ነሽ?
እግዚአብሔር እንትን ይመስገን።
አለን በሳንቲም ፔ በኩል ማለት ነው።
እሺ ይሄ ሳንቲም ፔ አይደለም ቻፓ ነው።
ቻፓ ነው ይሄ።
አዎ okay በቃ እሺ፣ አንዴ ስልኮት ነው የሰጡኝ
እ?
ስልኮት ነው የሰጡኝ።
የእኔ ስልክ ልስጥሽ አዎ
ዜ- ዜሮ ዘጠኝ
እ፣ አንዴ ዜሮ ዘጠኝ ዜሮ ሶስት ዜሮ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ ሰላሳ ስድስት ሰላሳ ስድስት ዜሮ ስምንት ዜሮ ስምንት እሺ አመሰግናለሁ።
አዎ እሺ